ቅዱስ ኃይል ወደ ሙላቱም ልድረስ ከኢየሱስ ጋር አንድነን ፀሐይና ጨረቃ ሳይጨልሙ ብርሃናቸውን መስጠት ሳያቆሙ ቀን ሳለ በብርሃን ልመላለስ በመንፈስ ቅዱስ ኃይል ወደ ሙላቱም ልድረስ ከኢየሱስ ጋር አንድነን ለሚጠፉት ነፍሳ ግድ ብሎኝ ታማኙ አምላኬ ኃይሉን ሰጥቶ መንባት ሻለኛል ሳይመሽ ቀኑ ጨለማው ሳይመጣ በብርሃኑ መንባት ሻለኛል ሳይመሽ ቀኑ ጨለማው ሳይመጣ በብርሃኑ ፀሐይና ጨረቃ ሳይጨልሙ ብርሃናቸውን መስጠት ሳያቆሙ ቀን ሳለ በብርሃን ልመላለስ በመንፈስ ቅዱስ ኃይል ወደ ሙላቱም ልድረስ ከኢየሱስ ጋር አንድነን ፀሐይና ጨረቃ ሳይጨልሙ ብርሃናቸውን መስጠት ሳያቆሙ ቀን ሳለ በብርሃን ልመላለስ በመንፈስ ቅዱስ ኃይል ወደ ሙላቱም ልድረስ ከኢየሱስ ጋር አንድነን ይቻለም ለነፍሴ አጠቅመኝም ለስጋዬ ብሮ ትርፍ የለኝም ሰማያዊው መዝገብ ይሻለኛል ኢየሱስን ማገልገል ያዋጣኛል ሰማያዊው መዝገብ ይሻለኛል ኢየሱስን ማገልገል ያዋጣኛል ፀሐይና ጨረቃ ሳይጨልሙ ብርሃናቸውን መስጠት ሳያቆሙ ቀን ሳለ በብርሃን ልመላለስ በመንፈስ ቅዱስ ኃይል ወደ ሙላቱም ልድረስ ከኢየሱስ ጋር አንድነን ፀሐይና ጨረቃ ሳይጨልሙ ብርሃናቸውን መስጠት ሳያቆሙ ቀን ሳለ በብርሃን ልመላለስ በመንፈስ ቅዱስ ኃይል ወደ ሙላቱም ልድረስ ከኢየሱስ ጋር አንድነን በመንፈስ ቅዱስ ኃይል ተሞልቼ እለት እለት በጸሎት ተግቼ ዛሬ ብርሃን ሳለ ልትጋር እስራ እንድነግስ በሰማይ ከሱ ጋራ ዛሬ ብርሃን ሳለ ልትጋር እስራ እንድነግስ በሰማይ ከሱ ጋራ ፀሐይና ጨረቃ ሳይጨልሙ ብርሃናቸውን መስጠት ሳያቆሙ ቀን ሳለ በብርሃን ልመላለስ በመንፈስ ቅዱስ ኃይል ወደ ሙላቱም ልድረስ ከኢየሱስ ጋር አንድነን ፀሐይና ጨረቃ ሳይጨልሙ ብርሃናቸውን መስጠት ሳያቆሙ ቀን ሳለ በብርሃን ልመላለስ በመንፈስ ቅዱስ ኃይል ወደ ሙላቱም ልድረስ ከኢየሱስ ጋር አንድነን የውስጡ ሰውነቴ ታድሶ ወደ ፍጹም ሙላት ሕይወቴ ደርሶ ይህ ነው ጸሎቴና ፍላጎቴ ኢየሱስ ሳይመጣ መድኃኒቴ ይህ ነው ጸሎቴና ፍላጎቴ ኢየሱስ ሳይመጣ መድኃኒቴ